ጤና ይስጥልኝ ሄለኒካ ጸግ ባኩ ምን አይነት መረጃ ልስጦ ጤና ይስጥልኝ ዲቪዛ ጸጊት ነው ባኩ ምን አይነት መረጃ ልስጦ
አይ እንትን ወደ ውጭ ለመሄድ ማለት እሺ
እንትን ኤች አይቪ ምርመራ ግድ ይላል እንዴ?
ኤች አይቪ እም፣
እንደ መስመር ላይ ይጠብቁኝ መስመር ላይ ነው ደንበኛችን አዎ መስመር ላይ ስለጠበቁኝ አመሰግናለሁ አ- አስፈላጊ አይደለም ግዴታ አይደለም okay። ካለም መሄድ ይቻላል ማለት ነው።
አዎ ይችላል ደንበኛችን
እሺ፣ አመሰግናለሁ። ማለት ወደ አውሮፓ የሚሆን የት ነው?
አዎ አዎ
thank በቃ አመሰግናለሁ።
እሺ ቴሌቪዥን ስለደወሉ እናመሰግናለን መልካም ቀን ይኑሮት እኔም አመሰግናለሁ።
እሺ